ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። እጹብ ድንቅ ልጅ ለማስመዝገብ ነበር።
ሄሎ
አቤት፣ ለማስመዝገብ ነበር። ድንቅ ልጅ እጹብ ድንቅ የስንት ዓመት ልጅ ነው?
አራት ዓመቷ ነው።
እሺ ለእርስዎ ምኖት ናት? ልጆች ናት ወይስ በሰፈር ወይ በ- የእህት ልጅ
እሺ ስም ሙሉ ስሟና የቤተሰቧ ስልክ ቁጥር አሉት አይደለ?
አለ
እሺ ይንገሩኝ።
በጸሎት ዮናስ
በጸሎት ዮናስ።
አዎ፣
እሺ እድሜዋ አራት ዓመት ነው ያሉኝ።
አዎ፣ አራት ዓመቷ ነው አሁን ወለደች እራሱ።
እሺ ስልክ ቁጥር ይንገሩኝ። የቤተሰብ ዜሮ ዘጠኝ
እሺ፣ ሰላሳ አንድ ሰላሳ አንድ ዘጠና ሶስት ዘጠና ሶስት ሀያ ስምንት እሺ ስልሳ ስድስት
የት አካባቢ ነው አድራሻው?
ድሬዳዋ
እሺ የእርሶን ስም አልበል የጠቋሚ ስም የኔ ሳሙኤል
ሳሙኤል ማን?
ሳሙኤል አምሳሉ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ ስድስት ሰባ ስድስት ሰባ አራት
እሺ ሰባ ስድስት
እሺ እናመሰግናለን። እንደውልሎታለን።
okay እሺ እሺ መልካም ጊዜ ይሆንልዎት።
እሺ ላንቺ